ሰላም ነው እግዚአብሔር ይመስገን
አለው የአንድ ሰው ህይወት ምናምን ለመመዝገብ ነበር።
okay አንተ ነው መቅረብ የፈለግከው?
አ
እሺ ስም ማን ልበል?
ሚኪያስ
ሚኪያስ
አ
ሚኪያስ ማን?
አበበ
እሺ ስልክ ቁጥር ላይ ያዝ 09 አስራ አምስት
15 ዘጠና ስድስት 96 ሰላሳ አምስት 35 ዜሮ አንድ
እሺ አድራሻዎትን አዲስ አበባ
ስለደወሉ እናመሰግናለን። እንደውላለን።
እሺ አመሰግናለሁ እኔ